ፎሩ
ፎርዱ ጤና ይስጥልኝ።
አቤት ሰላም ነው።
እግዚአብሔር ይመስገን።
ራቫ ፎር አይተን ነበር ሀያ አስራ ስምንት ራቫ ፎር ሁለት ሺህ ዘጠኝ አለን
ሁለት ሺ ዘጠኝ ሁለት ሺህ ዘጠኝ አለን ራባ ፎር ሁለት ሺ አስራ ስምንት አይተን ነበር ተሽጠዋል የለም እሱኛው የለንም። ራቫ ፎር አሁን ላይ ያለን ሁለት ሺህ ዘጠኙ ነው።
okay ሁለት ሺ ዘጠኝ ስንት ነው ዋጋው?
ሶስት ነጥብ አንድ
ሶስት ነጥብ አንድ ኦኬ ሌላ ምን አላችሁ? ባንክ ያለው አለ እንደ ሃይላክስ ሃይላክስ
ምን አሉኝ አባል ሃይላክስ ባንክ ያለው ሃይላክስ
ሃይላክስ የሚባል መኪና ዲ ፎር ዲ ማለት ነው።
ዲፎርድ አለን። በደብል ጋቢ ነው አ በደበላ አለን። አስር እና አስራ አራት አለን።
Okay አስራ አራቱ ስንት ነው?
አስራ አራቱ አምስት ሚሊዮን ብር ነው።
ባንክ አለው።
አ ባንክ አንድ ነጥብ አምስት ይወጣለታል።
አድራሻችሁ የት ነው? ወይስ እንደዚህ ወስድ መስቀል ፍላወር እና ፓስተር እንገኛለን።
Okay እሺ፣ ቀረም ቦታ እንመጣለን።
እሺ ስመጤ ደውሉ።
እሺ